hello hello hello hello hello Hello አይሰማም?
አይስልም ቤተሰቤት
ጤና ይስጥልኝ።
እሺ
እ፣ ምን ነበር?
ቅድም ቅድም ደውዬ ነበረ እና አምስት መቶ ብር ከዚህ በፊት አራት ቀን ሆኖታል እሺ ወደ ቴሌ ብር ልልክ ፈልጌ እሺ ብሩን ቆ- ከአካውንቴ ውስጥ ብሩን ቆጥቷል ግን አልመለሰልኝ እና ቅድም ደውዬ እ፣ እሺ እ፣ በአሁን ባላንስ ብለዋል ከትንሽ ደቂቃ በኋላ ይመስለዋል ምናምን ብላኝ ነበረ።
አልገባልን አዎ አልገባልኝም።
እስቲ ቤተሰብ ቁጥር ነገር ይልል
ዜሮ ሰላሳ ስምንት ሰባ ስምንት ሰላሳ ሰላሳ ስምንት እሺ ሰላሳ ስምንት ሰላሳ ሶስት ሰላሳ ሶስት አስራ አንድ
አስራ አንድ ዘጠና ዘጠና አዎ
ዘጠና ነው ያልከኝ መጨረሻ አ- አዎ አዎ አዎ
ቀኑ መቼ ነው ያልከኝ?
እ፣ የ- የላኩበት ቀን አዎ ዛሬ ስምንት ቅዳሜ ቅዳሜ
ቅዳሜ ነው።
አዎ ቅዳሜ ማታ ወደ አምስት ሰዓት ከምናምን
እሺ ትንሽ ጠብቀኝ ልይልህ።
እሺ ቅዳሜ አርብ ነው መሰለኝ አርብ አርብ
እሺ አይልሃለሁ።
አርብ እሺ ትንሽ ጠብቀኝ።
እሺ
እ፣ hello ሌላ Failed ብሏል። ወደ ቤት ቤት account ተመልሷል።
አ፣ ወደ እኔ አልተመለሰም አሁን account የቤት ቤት account አዎ አልወጣም። ከቤት ቤት account ም failed ነው ነው።
ስለዚህ ልጠብቅ በቃ አዎ
እሺ።
እሺ